በትሪ የላትም በስሟ። እሺ ሰማንያ
አረግኝ
እኔም ትራንስፈር አድርገው
ወደ ኤደን
ኤደን ሰማንያ ነሻ ውይ
እሺ ይሄን ያያለ ከሌላ ነገር አለ እሺ ድጋሚ